ሄሎ ሀሴት ነኝ።
ሀሴት መሲ አለች እንዳትደውልሽ።
ሄሎ ወይ
መሲ አለች?
መሲ አለች ግን ማገናኘት አልችልም።
ኦኬ ይዛለች።
አዎ ሄድ ሰይድ ስለሆነ ንገረኝ፣ ምንድን ነው ማነው ኦኬ ስሜት?
አይ ከአሸናፊ ተስፋዬ።
አሸናፊ ተስፋዬ።
አዎ እሺ ኦርደር ነምበሩ ስንት ነው?
ሀምሳ ዘጠኝ አስራ ሁለት
ሀምሳ ዘጠኝ አስራ ሁለት አዎ።
ሶስት መቶ confirm የተደረግኩት። እሺ ስለዚህ አንድ አልመለሱላትም። እሺ እሺ እሺ ትደውልልሃለች እንደመለሱላት።
እሺ እሺ ቻው።
እሺ